Nebiste ዲቦራ ነኝ። እባክዎ ምን ልርዳው?
ብር ውስጥ ወርቼ ቬንዲንግ እየተባለ ፔንዲንግ ያለ- ያለህ ነው።
አዎ፣ በምንድን ነው ያረከው ነበረ? ሳንቲም ፔ ነው።
አዎ፣ እሺ አባ፣ ትንሽ ብዙ ትራንዛክሽን ስለበዛብን ነው። ይገባላል፣ ትንሽ ጠብቀው። እሺ እስከ ጠዋት እስካሁን እየደወልኩ ነው።
አዎ አዎ፣ ብዙ ነው እንደውም ያንተጣሁት ነው። በጣም ቀን ትራንዛክሽንም አለ ማለት የ system fail አድርጎባቸው ስለነበረ manually ነው እያስገቡ ያሉት እና ለዛ ነው። እሺ ትንሽ ታገስን፣ ይገባልሃል።
ስንት ሰዓት ይገባል?
አሳውቀናቸዋለን። እነሱ እነሱ እንደመለሱልን ይገባልሃል። ከኛ አይደለም ችግሩ። እሺ ወንድሜ፣ ከሳንቲም ህይወት ነው። እሺ ይገባል። ሌላ